ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክዎ ምን ልርዳው?
withdraw ሞልቼ አምሳ ሺህ ትናንት አልገባልኝ።
ትናንትና ነው ውስዶ ያልከው?
አዎ
እሺ የቤተሰቤ ቁጥርህን ንገረኝ።
ዜሮ ዘጠኝ ሰባ ሰባት ሰባ ሰባት ሀምሳ አራት ሀምሳ አራት
አስራ አምስት አስራ አራት አስራ አምስት አስራ አራት አዎ
ትንሽ ጠብቀኝ እሺ።
እሺ
ሄሎ
አቤት ወደ ዜሮ ዘጠኝ አስራ አምስት ሰባ ሶስት ሀምሳ አንድ ሀምሳ ሁለት ነው ያዘዙት።
አዎ አዎ ቤት እሺ confirm አድርጌዋለሁ። ይገባል። እሺ አመሰግናለሁ።
ለደወሉ እናመሰግናለን። መልካም ቀን ይሁንልዎ።